ሙዚቃ ነው። Hello
አቤት።
እንደምን አደ እንደምን አደርሽ እመቤት።
እግዚአብሔር ይመስገን።
እባክሽን አንድ information እንድትነግሪኝ ነበረ።
እሺ
ይኸውልሽ እዚህ ናዝሬት ነው ያለሁት እኔ
እ ናዝ- ከናዝሬት ናዝሬት ነኝ ያለሁት
እሺ እና አሁን ሰሞኑን የሆነ የግ- ግብር ነገር ምናምን ስላለብኝ በቤቴ ቁጥር ነው ቤት ቁጥሬ ነው ያወጣሁት ንግድ ፍቃድ እና ለመመለስ ምንድን ነው process ኡ? እንደው ይሄን ነገር እንደው ስትተባበሪ
ለመመለስ ያለበት ዕዳ ጨ- ዘግተዋል፣ ከፍለው ጨርሰዋል።
አሀ ክፍያ አለው
እስካ- እስካሁን እኮ ሊቆጥርቦት ይችላል።
እ?
ግን ሲዘጉት ውሉን ማለት ነው ውሉን ሲ- እንትን ሲሉ ምን አድርገዋል?
ምንም ገና እኮ አሁን process ኡን እንድትነግሪኝ ነው መክፈል ያለብኝ ነገር የመ- መቼ ነው?
እኮ አዲስ ነው ወይስ ከ- በ- ከዚህ በፊት ተጠቅሞበታል?
አዲስ ነው አልተጠቀምኩም። ገና አዲስ ነው እኮ ከፍተው ስንት ወሮ ነው?
እ?
ከፍተው ስንት ወሮ ነው?
አሁን በሰባተኛ ወር ላይ ነው ያወጣሁት።
እኮ ሰባተኛ ወር እኮ እስከ እሱን የሰባ እስከ የሰባት ወር የሰባት ወር ማለት መስከረም ሰባ መጋቢት ማለት ነው አይደል ያወጡት?
አዎ ሰባት ወር ማለት የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ አዎ ሐምሌ ድረስ ይከፍሉና ሐምሌ አሁን ራሱ ሐምሌ አለፈቦት።
አሀ እሺ ስለዚህ እስከ ነሐሴ ያለውን ከፍለው እ
ሰሩ ማሰሩን የሚ- የሚያስከፍሎት ይኖራል ያስከ- ከ- አስከ- ከፍለው ይመልሳሉ ማለት ነው።
እንደዛ ነው።
አዎ ለወጡበት እዛ ተቋም ላወጡበት ተቋም ይመልሳሉ። ክፍለ ከተማ እሺ።
ከሆነ ክፍለ ከተማው ላይ ይመልሳሉ ማለት ነው።
እሺ ነው እመቤት፣ አመሰግናለሁ። እሺ